ስርዓት የለህም እንዴ? order አድርጌ ምንም ሊደርሰኝ አልቻለም። ምንድን ነው መቼ ነበር order ያደረጉት?
አንድ በአስራ ሰባት ዛሬ አሁን ቀን አስራ ዘጠኝ ነው አይደለ?
አዎ በአስራ ሰባት order አድርጌ በአስራ ስምንት ይደርሳል ተብሎ ትናንትና በአስራ ስምንት ስደውል በቃ ብር ተመላሽ ይሆንልሃል product ኡ ስለሌለ ተብሎ
በአስራ ሰባት ነው order ያደረጉት።
አዎ በአስራ ሰባት order አድርጌ በአስራ ስምንት ለምን አዎ አዎ እንደዛ ነው።
ዛሬ ሀያ ዛሬ ሀያ ነው።
ዛ- ዛሬ ሀያ ነው። አዎ ልክ በአስራ ሰባት order አድርጌ በአስራ ስምንት ይደርሳል ተባለ። ከዛ እህ ትናንትና ስደውል product ኡ ስለሌለ ነው በቃ ብሩ ተመላሽ ይሆንልሃል ተባልኩ።
okay ብሩ ማን አልተመለሰም።
ነበር ስሞት ማን ነበረ?
ወንድም አገኝ
እስኪ check ላድርግልዎት ስልኮትን ይነግሩኛል።
እነግርሻለሁ።
እሺ ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ዘጠኝ እሺ ሀያ አራት እሺ ሀምሳ ሰባት እሺ ሀያ አራት
እ ድንች ነበር order ያደረጉት።
አይደለም። መጀመሪያ ላይ ያደረኩት ፓስታ ነበረ order ያደረኩት በአስራ ሰባት ማለት በአስራ ስምንት ይደርሳል በዚህ ተብዬ አሁን አሁን በሰጡኝ ስልክ ቁጥር ግን ድንች